አቤት አቤት።
አስቸገርኩ አይደለ?
አይ ችግር የለውም።
እ ደረስክ?
አዎ እዛ ነኝ። ሰልፍ እ ሰልፍ ነው ሰልፍ ለመክፈል እውነት ብዙ ሰልፍ አለ። ብዙ ሰው አለ።
እ እ ብዙ ሰው አለ።
አዎ ሰልፍ ነው። በጣም ሰልፍ ነው።
አትለኝም።
አዎ፣ በጣም ምንድን ነው የሚያደርጉት? በቅጣት ነው የሚያስከፍሉት? ምንድን ነው የሚያደርጉት? ወይ- አይ ገና ነው ገና ነው ገና ነው።
ወይ- ወይ ጠይቅና ካልሆነ ዝም ብለህ ተመለስና እንትን እላለሁ። በቅጣት እከፍላለሁ እኛ ካልሆነ አይ ቆይ እንትን አስመርቻለሁ አስመርቻለሁ አስመርተሃል።
አስመርቻለሁ።
እሺ እሺ እሺ እሺ